ሺህ ነፍሳት ባንዴ እንደመጡ ኢየሱስን አውቀ እጅ እንደሰጡ ዛሬም ለነፍሳት መሰክራለ ወንጌሉን ለዓለም እኔ አውጃለሁ። አወራለሁ ስለ ኢየሱስ አወራለሁ እናገራለሁ ወንጌሉንም አውጃለሁ ስለ ኢየሱስ የምለው አለኝ አወራለሁ ሞቱንና ትንሣኤውን ለዓለም አውጃለሁ በወህኒ ላሉት መፈታት ሆኖ ኢየሱስ ብቻውን በዓለም ገኖ ማየት እንድችል ድርሻዬን ልስራ ፍጥረት እንዲድን ወንጌሉን ላብራ አወራለሁ ስለ ኢየሱስ አወራለሁ እናገራለሁ ወንጌሉንም አውጃለሁ ስለ ኢየሱስ የምለው አለኝ አወራለሁ ሞቱንና ትንሣኤውን ለዓለም አውጃለሁ የእውነትን ቃል ምስራች ሰምተው ያንዱን የአይሁድ ዘር በእጃቸው ይዘው ወደ ኢየሱስ ቤት ባንዴ ይመጣሉ። ዝናውን ላውራ ለሱ ይሰጋሉ። አወራለሁ ስለ ኢየሱስ አወራለሁ እናገራለሁ ወንጌሉንም አውጃለሁ ስለ ኢየሱስ የምለው አለኝ አወራለሁ ሞቱንና ትንሣኤውን ለዓለም አውጃለሁ ትንሣኤና ሕይወት ኢየሱስ መሆኑ እናገራለሁ እኔስ ወንጌሉ አላፍርም ፍጹም እርሱ ይረዳኛል ምርኮ አትረፍርፎ ይባርከኛል አወራለሁ ስለ ኢየሱስ አወራለሁ እናገራለሁ ወንጌሉንም አውጃለሁ ስለ ኢየሱስ የምለው አለኝ አወራለሁ ሞቱንና ትንሣኤውን ለዓለም አውጃለሁ አወራለሁ ስለ ኢየሱስ አወራለሁ እናገራለሁ ወንጌሉንም አውጃለሁ ስለ ኢየሱስ የምለው አለኝ አወራለሁ ሞቱንና ትንሣኤውን